ክፍል ሁለት ታህተ መትህተ ታህቲተ ታህተ መትህተ በታች ይሆናሉ። በስም በግብር በቦታ በአካል ይገባሉ። በአስር መደብ ይረባሉ። ተሰልጠ ሚካኤል ታህተ እግዚአብሔር ተበዋህ ገብርኤል መትህተ ሥላሴ ታህተ መትህተ ታህቲተ ቁልቁሊተ አቆልቁሎ ይሆናል ይሆናሉ። ታህቴሁ መትህቴሁ ታህቴከ መትህቴከ ብሎ በአስር መደብ ይረባል። ታህቱ ታህት መትህት ታህቲት ታች ማለት ነው። ጥሬ ነው። ሀበ መንገለ እንተ ውስተ ለ ወረደ ነጸረ ርየ ይስማሙታል። ወረደ ሀበታሂቱ ሀበታሂት ሀበመትህት ሀበታሂቲት አራቱም እንዲህ ይገባሉ። ታህተ መትህተ ታህቲተ አንስቶ የተነበበ እንደሆን በታች ወደ ታች ታችን ማለት ነው። ማለት ታህተ መትህተ ታህቲተ አንስቶ የተነበበ እንደሆን በታች ወደ ታች ታችን ማለት ነው። ወረደ ታህተ ወረደ መትህተ ወረደ ታህቲተ ወደ ታች ወረደ ማለት ነው። ነበረ ታህተ ነበረ መትህተ ነበረ ታህቲተ በታች ተቀመጠ ማለት ነው። ነጸረ ታህተ ነጸረ መትህተ ነጸረ ታህቲተ ታችን አየ ማለት ነው። ታህቱ መትህቱ ታቹ ታህትከ መትህትከ ታችህ ብሎ በተገብሮ በአስር መደብ ይረባል። ታህታይ ታህታዊ ታህታውያን ታህታውያን ታህታይት ታህታዊት ታህታያት ታህታውያት ውስጠዘ ነው። ተትህተ ወገኑ ነው። ድርሰት አያገናኝም።